ሄሎ
ሄሎ ሰላም፣ እንዴት ዋሉ?
አለን እንዴት ናችሁ?
አለን እግዚአብሔር ይመስገን።
እ፣ መረጃ ፈልጌ ነበረ።
እሺ ይቻላል።
ወደ ኢየሩሳሌም የምትገባ የት ነው?
ምናምን ይቅርታ፣ ወደ ኢየሩሳሌም የምትገባ ኢየሩሳሌም እዛ ላይ ያስቀመጥ ነው ስልክ ቁጥር አለና የገዳሙን ሰዎች እዛ ስልክ ቁጥር አስቀምጠላ እዛ ላይ ነው የምታናግሯቸው።
አይ አልሰራልኝ ስላለ ብዬ ነው
ከእኛ ጋር ማለት እኛ አይደለም information የምንሰጣቸው
እ?
እኛ አይደለም information የምንሰጠው። ያስቀመጥነው ቁጥር አለ የገዳሙ ቁጥር አ፣ ተደጋጋሚ ወይ busy ሆኖ ይሆናል ወይ ኔትወርክ ይሆናል። እዛ ላይ ሞክሩላቸው።
እሺ። አይ ምናልባት ቤተክርስቲያኑን ካወቀችት ብዬ ነው የምመዘገበው።
እ፣ እዛ ላይ እስኪ ሞክሩላቸው።
ሞከርኩት ብዙ ጊዜ ደ- ተደጋጋሚ።
እስቲ ቆይ አንዴ፣ እሺ መልስ ይደውልልኝ። እሺ እሺ